እሷ ነው ያስሚ ሌሎች
እሺ ጤና ይስጥልን። website ላይ አይቼ የነበረ እንትናችሁን ድረገጻችሁን ማለት ነው። application ኡንም እጠቀማለሁ በእርግጥ ግን ሽንኩርት ስንት ነው ለማዘዝ ነበረ?
ዋጋው አለ እኮ እዛ በግሩፕም በኢንዲቪዥዋልም ሶስት አይነት ሽንኩርት ስላለ እህ ዋጋው እዛ application ኡ ላይ ነው ያለው።
Okay እሺ። በ group እና individual ሲሆኑ ማለት ነው። አሁን በ group ማለት በሰዎች ነው በ group በቡድን ማለት አሁን ሶስት ሰው ሆናችሁ ነው የምታዙት።
አሃ እሺ አንድ እሺ ሰው admin ይሆንና አዞ አዎ።
ተብሎ ከጨረሰ በኋላ link ኡን share አድርገው ሁለት ሰው እርሱ አካባቢ ካሉት ቢሆን ይመረጣል። አንድ ላይ ስለሚመጣሉት እሺ እሺ ይዘዙና ግር ያሉት ነገር ካለ ይጠይቁን፣ ይደውሉ።
እሺ እሺ ማያ አመሰግናለሁ።
Delivery free ሚለውን ያድርጉት።
እሺ እሺ እሺ አሜን።